Enes'le birlikteydi ne yalan kabulünden.
ሄሎ Enes'le
ብሮ ስትልኝ እግዚአብሔር ይመስገን ልርዳው
ከቆየ ነው የሚያደውለው። ከዛ ሌሎ ደብዳቤ አስገብቼ ነበር ይሄ በቤት ስለንትና ማሽኑ ጉዳይ ያስገባል ብለው እኔ ከተጀመረ ሶስት አመት ነው እስካሁን ስራ አንድም ማሽንና እንትን ብርጭቆ የሚሰጥ ነገር አለ promotion እስካሁን አላገኝም።
እሺ፣ እ፣ ደብዳቤ ያስገቡት ምን ምን ፈል- ምን የሚል ደብዳቤ ነበር?
እ እ ምን የሚል ደብዳቤ ነበር? ደብዳቤው
ደብዳቤ እዛ ጋር እንትና ተግባር ሄድ አስገብቼ ነበረ እናንተ ቢሮ ላይ ስ- ስትደርስ ይደውላል ብለው እስካሁን አልተደወለም።
እሺ፣ ጥያቄዎት ምንድን ነበር? የድራፍት ማሽን ነው ምንድን ነው?
አለ ድራፍት ማሽን ድራፍት ማሽን ጠይቀው ነበር።
አ
እሺ፣ አ፣ እንትን agreement ተፈራርመዋል? ስምምነት እ እ agreement ተፈራርመዋል? ከልጃይ ጋር
አ
ተፈራርመዋል?
አዎ ተፈራርሞ አልኩ
ተፈራርሞ እ፣ ከተፈራረሙ በኋላ ነው ሁሉም የተሰማው?
ተጨርሷል። አሁን አንድ ሳምንት ብቻ ጠብቅ ብሎ ነበር በዛን ሰዓት ግን እስካሁን አልተደረሰበትም። እኔ ከሰው ጋር ተገራጅቶ ነው የምኖረው። አሁን ማ- ማሽኑ አበላሽቶናል። ከዛ እንትና አሁን ድራፍቱ ሁሌ እኮ ስ- አምስት ስድስት ነው የሚወርዱ በቀን በቀን
ስለዚህ ስምምነቱን ከተፈራረሙ በኋላ ነው የቆየቦት ማለት ነው አይደል?
አ- አ
ስምምነቱን ከተፈራረሙ በኋላ ሊሰጡት
እ?
ሊሰጡት ስምምነት ተፈራርሞ ነበር።
አ ሁሉም ተፈራርመን ጨርሰናል እኮ ንግድ ፍቃድ ይወስደዋል። ይህን ነበር ሁሉም ሰጥቼ ነበር።
እሺ ደንበኛችን የቢጃ የበላይ ቁጥር ነው ወይ ደግሞ የሲድ ነበረው ንገር ለመዝገብበት ቀሪታ ሲድ ነበረው ንገር ግን ነበሩ ሁለት ዜሮ ሁለት ዜሮ
ስልሳ ስምንት
ስልሳ ስምንት አስራ ስምንት አስራ ስምንት ዜሮ ዘጠኝ
ዜሮ ዘጠኝ አርባ ስድስት ሰባ ስድስት አርባ ስድስት አርባ ስድስት እሺ እሺ ደንበኛችን መስመር ላይ ጠብቁኝ። አንድ ጊዜ እያየሁለት ነው እያየሁለት ነው። መስመር ላይ ጠብቁኝ። ከኛ ባርና ሬስቶራንት ነው ደንበኛችን።
አዎ ከኛ በርናርስ
ልክ ነኝ?
አዎ ልክ ነው።
ከኛ ባርና ሬስቶራንት።
ሬስቶራንት
አሀ ከኛ ነው እሱ ማለት ድምፆት ይቆራረጣል፣ አይሰማኝም። እሺ። እ፣ የት አካባቢ ነው የሚገኙት?
እና ቤት ኮዬ ኮዬ
ኮዬ ኮዬ ንፋስል ታክሲ ተራ ልዩ መጠሪያ ምን ይባላል? እዛ አካባቢ
አሁን ዶሮ ታክሲ ተራ?
ታክሲ ተራ ነው ኮዬ ንፋስል ኪሩጋ
እሺ። እሺ ደንበኛችን ስሞትም አለ በላይ እርስዎት ምን አሉ?
አይሎ
ስሞትም አለ በላይ እርስዎት
promoter ኡ
የእርስዎ የእርስዎ ስም ማን ነው?
ምን
ስሞት ማን ነው? ደንበኛችን ይሰማል?
እኔ ታከለ ነኝ። ስራ አዎ አስኪያጅ የእርስዎን ጫቱ ስም ነኝ። ስራ አስኪያጅ የእርስዎን ስም ጫቱ መስጠት ይችላሉ።
ታከለ ነኝ። እኔ ጫልቱ በሚል ታከለ ማለት ታከለ ገለታ
ስልክ ቁጥር በዚህ በደወሉበት ልመዝግብልዎ።
አ
እሺ ደንበኛችን ቅሬታው መዝግብ ያለው ለሚመለከተው ክፍል አስተላልፍ ያለው ምላሽ ይሰጡታል የሚመለከተው ክፍል።
እሱ እናመሰግናለን።
እሺ ሌላ መረዳት ነገር አለ?
ሌላ ምን መሰለህ ብርጭቆ ምናምን እስካሁን አላገኝም። እኔ አ፣ ብር ገበያ ላይ እናንተ ያታውቃላችሁ። አሁን እኮ አምስት ከሀምሳ ገብተዋል። እ፣ መግዛት ራሱ በጣም ይከብዳል። ከዛ ካገኘ ደስተኛ ነበር።
እሺ ሁለተኛ ድራፍት ፕሮ- ፕሮ- እስካሁን እኔ እኮ ሶስት አመት እየወረደ እና promotion ምናምን አልተሰጠም። እ፣ እንትና ፍሪጅ ራሱ እስካሁን አላገኝም። እኔ
ፍሪጅም እንትንም እያገኛቸው አለ። የድራፍት ማሽን promoter ኡን ጠይቀውት ያውቃሉ? የእርስዎ
ፍሪጅ ግን እንትና እስካሁን አል- ጠይቄ ነበረ ገና አልመጣም ምናምን እያሉ ነው ሁሌ እ፣ አልተመዘገበም።
ደንበኛችን ይሄኛውን መዘግብሎታል፣ ለሚመለከተው ክፍል አስተላልፍሎታል።
እሺ
ሌላ ምረዳው ነገር አለ?
ሌላማ የለም።
እሺ፣ ስለዚህ ዋና አመሰግናለን። አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ውጭ አስቀምጡ። መልካም ቀን ይሁንልን።
እሺ